ሄሎ ሄሎ ማለት ተደውሎ ነበር።
ሰውዬ መሰመሪያ አድርጌዋለም ዝም ብሎ በወር በወር ይቆርጣው ይቆርጣሉ እንጂ እየሰማ አይደለ እዚያው ነው።
ምን ሄሎ አ? አበስ ወደ ቫይክል ማኒፋክቸሪንግ ነው የደወልከው? ምን ልርዳክ?
እኮ አዎ እኮ እያልኩት እኮ ነው። ጭሪያ ማሳመሪያም ችልብሉ ብዬ ተሳስተዋል።
አ?
እኛ ባጃጅ ሳይክሎች እና መኪኖች የምንሸጥ ድርጅት ነን።
እሺ እሺ፣ መልካም ቀን።
መልካም